አታሳዩኝ። በቃሌ እንዴት ይዛል? ምን ያገናኘዋል? hello አቤት ወይ ዳጊ።
አቤት እሺ ያው በቃ level upgrade ተደርጎልሃል።
እ ያ ለሌላ ጊዜ የምንጠቀምበት ምናምን አድርገነዋል እንትኑ ማለት ነው upgrade ኡን። በቃ እንትን በልና ስጣት ትችላለህ። አሁን።
withdraw ላድርገው።
አዎ እስኪ ታገናኘኛለህ እሷን።
እሷ cashier ዋ አጋጣሚ ወጥታለች። ባለቤቱ መጡ
ማን ያለው አሁን?
ባለቤቱ አለ እሺ ታገናኛለህ እሱን። እሺ hello እሺ ሰላም ነው።
አለ
በቃ እንትን በልና level upgrade ተደርጓል። እ፣ በቃ እንትን በለው እሺ። hello እሺ እሺ።